ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
እ ከቤት ቤት ነው የምደውልልህ ራሄል ነኝ።
አዎ ቤት እሺ ቤት እ ችግሩ ምን እንደሆነ ታውቃለህ? አንደኛ ነገር እ ዜሮ ዘጠኝ ብለህ ነበር የጀመርከው መጀመሪያ ላይ ማለት ነው።
አዎ ልክ ዘጠኝ መጀመሪያ ብለህ ላይ ስታስገባ ደግሞ እም password ኡ ልክ አይደለም።
እም ሰባት digit ነው ያለው እና በሰባት digit ደግሞ አይከፍትም። ስምንት እና ከዛ በላይ ነው መሆን ያለበት።
እም ስለዚህ password ህን ረስተኸው ከሆነ forget password በለውና ኮድ እም ይልክልሃል። በዛ ኮድ መግባት ትችላለህ።
እሺ እሺ የምታስታውሰው ከሆነ ደግሞ በትክክል እም password ህን አስገባ። እሺ እሺ password ህ ልክ አይደለም ነው እያለ ያለው።
እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ምሽት።
እሺ ላንቺም መልካም ምሽት።